ሌላው ደግሞ ስጥልኝ የልኩትና ልርዳው። ሄሎ
አቤት
የባፉት ምን ልርዳው?
ይህ ምን ልርዳው? አየህ ማልሽን ይቀርጻል
ይህን ለማቋረጥ ነበር።
ኮከብ ሰማንያ አምስት መሰላል አድርገው ይላኩና
ኮከብ ሰማንያ አምስት መሰላል
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይላኩና ስድስት ቁጥር ላይ ለማቋረጥ ይላለ።
ኮከብ ሰማንያ አምስት መሰላል አጌ ምልክ ኮከብ ዘጠኝ ሰማንያ አምስት መሰላል
እሺ
ይልኩታል። ከዛን ስድስት ቁጥር ላይ ለማቋረጥ ይላለ። ስንት ዘጠኝ አቋረጥ
እሺ